હેલો
હા, એને કહો જા રાજકુમાર ભાઈ કોણ હેલો
હા મહેરબાન હેલો હેલો હેલો ዳይናሽን ኢንቨስትሪ
ኦንላይን ላይ ቴሌግራም ላይ ሳፖርት እንትን ብዬ ነበር እና ምንም በቃ መልስ አላገኘሁም ቆየሁ የት በጣም ነበረ?
አዲስ ኢንስቶል እያደረግን ቨርቹዋል
የት ነው?
ዲመካ
የት ዲመካ ዲመካ
ይበቃ?
ዲመካ
እሺ የቦታው ስም ነው?
ዳ የቦታው ስም ነው ዲመካ ቨርቹዋል አካባቢ ነው?
ዲአር ነበረ ደቦሞ
ኢንዲስ ክልከልን ነበር?
አዎ ኦልሬዲ እንትን ክፍያ ምናምን ብሎ ጨርሻለሁ እሺ ምን ደርሷል? እንዲጫንልህ ነው?
አዎ እንዲጫንልኝና እንደ installation ጋር ተያይዞ support ፈልጌ ቴሌግራም ላይ አናግሬን ለምን ምንም መልስ የለም እሺ አሁን ቆየ እስቲ ቴሌግራም ስምን ንገረኝ።
እ፣ ዘመድኩን ነው የሚለው
ዘመድኩን ማን ነው?
እ፣ በቃ ዘ- ዘመድ ነው የሚለው ዘመድኩን እ፣ ጌታው እ፣ አይደለም አይደለም ቆይ edit አድርጌ ልንገርሽ ትንሽ እንትን ስላለው አስተ- አስተካክዬ ልንገርሽ እሺ ኦ አይ አገኘው እኮ መሰለኝ።
አ፣ የሆነ እንትን font ኡ ለየት ይላል አዎ አ፣ እሱ ነው እሺ አሳውቅሃለሁ።
እሺ እሺ